የበጎ ትምህርት ነበር።
ሄሎ የቤት ጤና ይስጥልኝ።
እ ሰላም ነው?
አሁን ለሚገቡ መስከም ይለባል።
እ አስተማሪ ትችላለህ?
እንዴት ነው የሚቀር?
አስተማሪ ማ- ማቀፍ ትችላለህ?
የለም
የለም አዎ፣
ሶማሊ ፈልጌ
ማለት
ሶማሊ ፈልጌ የለም ነበር ሶማሌ ይቅር